hello
hello ሰላም ጤና ይስጥልኝ።
አብረን ስትልን እንዴት ነበሩ?
እግዚአብሔር ይመስገን። ምን ልርዳዎት?
እ Quick ብር ኤጀንሲ ነው?
እ እ
Quick ብር ነው ወይስ ቴሌ ብር ነው?
ይሄ ቻፓ financial technology ካፓፓይ
ቻፓ financial። አዎ
Quick ብር ኤጀንሲ አይደል እንዴ?
የማ
የ Quick ብር game ጫወታ የለም?
ስልክ ልንገሮት? የ Quick ን የስ ንገረኝ እስኪ ዜሮ ዘጠኝ አርባ ስምንት
ዜሮ ዘጠኝ አርባ ስምንት ሀምሳ ስድስት ሀምሳ ስድስት ሀምሳ ስድስት
እንደገና አዎ እ ከዛ ሀምሳ አራት
ሀምሳ አራት
እሺ መልካም ቀን